Hello?
Hello.
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። እጹብ ድንቅ ልጅ ለመጠቆም ነበር።
ምን አሉኝ?
እጹብ ድንቅ ልጅ ለመጠቆም ነበር።
እሺ ምንሽ ነው የምጠቀመው ልጅ?
አይ ቲክቶክ ላይ ነው ያየኋት። ምንም አይደለችም።
ቲክቶክ ላይ ከሆነ link ኡ ስለሚጠይቅ በ link ኡ እንትን አት- እንትን አትይልንም አልክልንም ከይቅርታ ጋር okay link ኡን እንዴት ነው ማግኘት የምችለው?
እ፣ ፌስቡክ ላይ ገብተሽ ኮሜዲያን ሸዝሪ link ያስተዋወቀበታል ማለት ነው። እሱ እም፣ ጠቆም የሚል አለ፣ እዛ ላይ link አለልሽ።
እሺ አመሰግናለሁ።
እሺ፣ ምንም አይነት